ይመስለኝ ወርቃ ኮፊ አዎ ወርቃ ኮፊ።
እሺ ከቢዩ ነበር የምደውለው በኦርደር ነበር ሰማንያ አምስት ሰማንያ ሶስት አስራ ዘጠኝ ተቀበላችሁት ኦርደር ምን ያህል ይቆያል?
ይሄ ደረሰ ነው ማይ ደርሷል። ልጁም እኮ አልመጣም ገና እ እ ዴሊቨሪውም አልመጣም ገና።
አልመጣም።
አዎ አልመጣም። ደውሎ ጠይቆኛል ብዬ ነበር።
እሺ እሺ